Hello ጤና ይስጥልኝ ተድላ አምቡላንስ ነው እኮ ምን ልርዳው?
ያው ስራ ፈልጌ ነበር።
ምን አልከኝ?
ስራ ፈልጌ ነበር።
እ ስራ አምቡላንስ ፈልገህ አይደለም?
እ
አምቡላንስ ፈልገህ አይደለም?
አዎ
Okay ስራ የድርጅቱ website ን check ማድረግ ትችላለህ።
እ የድርጅቱ ዌብሳይት
የት ነው?
የድርጅቱ website እሱን check ማድረግ ትችላለህ።
እሺ የት ነው check ማድረገው?
ተድላ አምቡላንስ ብለህ check ማድረግ ትችላለህ።
እ ተድላ ተድላ አምቡላንስ
ተድላ አምቡላንስ አ
የት ነው? የት አካባቢ ነው?
እ ቢሮአቸው ወሎ ሰፈር ጋ ነው ወይም ደግሞ እ በ website ኣቸው ላይ check ማድረግ ትችላለህ። ተድላ አምቡላንስ የቴሌግራም ቻናልም አላቸው።
እ እሺ እዛ ገብተህ check ማድረግ ትችላለህ።
እሺ አመሰግናለሁ።
እ ችግር የለም።